እኔ ስለሆን ስፖርት በኮምለር ነው።
እሺ ሰላም ነው።
ነብይ ይመስገን።
በኦንላይን ነው ሁሉ ስፖርት የምጫወት የነበረው እና አሁን ግን ክፍያ ለመፈጸም የሚል አለ።
አዎ
እዛ ጋር ስገባ ይሄ የቴሌ ብር አማራጩ ጠፍቷል።
withdraw ነው ነው deposit።
ለማስገባት እሺ ለማስገባት ከሆነ እ፣ ለ- ለሁለቱም ነው ግን ወ- ወጪም ለማድረግ ለማስወጣትም ለሁለቱም።
እሺ እ፣ አሁን እ፣ ስለማይሰራ ሌላ አማራጭ እየተጠቀምን ነው። deposit ከሆነ ስልክ ሰጡትና የቴሌ ብር ወደ እኛ አዎ።
deposit አድርገው screenshot ኡን ይ- ለእኛ ይልክልናል ከነ ስልክ ቁጥሮና ስሞትን አድርገው እኛ አዎ።
እናስገባለታለን ወደ ሁሉ ስፖርት account። withdraw ከሆነ ደግሞ branch payment ላይ ይገቡና አዎ።
branch payment ላይ ኮድ ይሰጡታል። እሱን ኮድ ስሞትንና የቴሌብር account ወይ CBE account አድርገው ቴ- ቴሌግራም ላይ ይልኩልናል። እኛ እናስገባ እናስወጣሉታለን።
እም፣ እና ለይቆያል እንደዛ ሆነ ወይስ ይሰራል በቅርቡ?
ትንሽ technical ችግር እስካ- ስላጋጠመና እስኪስተካከል መጠበቅም ይችላሉ።
በቃ አሪፍ። እሺ፣ thank you።
እሺ